ሰላም ጤና ይስጥልኝ። እንዴት ስቤት ሰላም ነው።
እግዚአብሔር ይመስገን።
ማታ withdraw አድርጌ ቴሌብር ላይ እስካሁን አልገባልኝም።
እሺ እሺ፣ ስንት ብር ነው?
አስራ ስድስት ሺህ እሺ እሺ፣ approve መደረግ ስላለበት ነው። የቤስት ዊክ ቁጥርህን ንገረኝ።
ስልሳ አንድ አስራ ዘጠኝ
ስልሳ አንድ አስራ ዘጠኝ አስራ ዘጠኝ አስራ ዘጠኝ እሺ ዜሮ አንድ ሄሎ
እያየሁልህ ሌላ?
ነው እያየሁልህ ነው አባት።
አይደለም አንድ ሺህ አምስት ሺህ አስር ሺህ ብር ነው።
አሀ ከፋፍለህ ነው ያደረግከው?
አዎ እሺ እሺ አንድ ሺ አስር ሺ አምስት ሺ አዎ
ወደ እ፣ ዘካሪያስ ዝናብ አዎ አዎ እሺ